ስልሳ አንድ ብር አይደለ አይደለ
ወይ ወይ ሶስት መቶ ስልሳ አንድ ብር ነው። እሺ እሺ ውዴ በቃ እ- ከቻልሽ አዎ።
በዛው complete በይው ወይ እንትን በይው የሆነ ነገር አድርጉት
ምን አባቴ ልበል?
እና እኔም ማለት አልችልም እንግዲህ ዝም ብሎ ሄደን
ይኸውልህ ከፊላን ነው አይደለ ያዝከው?
አዎ፣ ከፊላን ነው።
ይኸኛው mini burger በቃ እሺ ከፊላን ነው ሶስት ስልሳ እሺ ሶስት መቶ ስልሳ አንድ አዎ እሺ ውዴ እሺ አባ እሺ